ነው። ጤና ይስጥልን ቤተቤት
ደውዬ እንትን ብያችሁ ነበረ
እሺ ምን ነበረ አባ እና መልስ አልሳችሁም እስካሁን withdraw እንትን cash out ስለው አልጻፈልኝም፣ history ውንም አላመጣልኝም ብዬ አሁን emoji ልኬላችሁ ነበር።
ካሽ አውት ብለህ እ እ
cash out ብለህ ነው?
አዎ cash out ብዬ ብሩንም አይጥም ዝም ብሎ መቀነስ ነው ብዬ ቅሬታ አቅርቤ ነበረ። ፎቶም ላክልህ ምናምን ብላችሁ ልኬያለሁ፣ ግን አልመለሳችሁኝም።
እሺ እስቲ ስልክህን ንገረኝ እስቲ።
አርባ አምስት አርባ ሶስት ስልሳ ሰባት አርባ ኳስ ስድስት የተጫወትኩበት cash out ነው አይደለም። Aviator Aviator X Aviator ተጫውተህ cash out Aviator X አዎ cash out ስለው እ ከላይ በአረንጓዴ ጥሉኛል፣ ግን የ game ኡ history ላይ አመጣውም ያ እንትኑ ላይ ደግሞ የቤት ስፖርት history ላይ ግን የቆረጠው ጽፎታል ያስገባውትን እና ስለዚህ እንደዚህ ይቆረጠ አድርግልኝ ቴሌግራም ላይ ማለት ነው።
እ።
የእኛን ቴሌግራም ታውቃለህ?
አ ፎቶ ልኬላችኋለሁ አይታችሁት፣ ግን መልስም አልሰጣችሁም።
አይተውታል?
ዝም አለ።
እሺ ማን የሚለው ስምህ ቴሌግራም ላይ?
የእኔ emoji ነች የሆነ ንብና የእንትን crown ነገር ነው።
እሺ አሁን ነው የለካው?
ቆይቷል። seen አድርጋችሁት እሺ አሁን እስቲ ጻፍ እስቲ አንድ ነገር hi ምናምን ብለህ ጻፍ እስቲ።
እሺ